እንዴት ላስረዳሽ ውስጤን ውዴ ቃላት የማይገልጸው ነው መውደዴ የኔን ብትረጂው ያንቺ አድርገሽ ይራራልኝ ነበር ልብሽ ሳይሸሽ ኧረ እንዴት ላስረዳሽ ውስጤን ውዴ ቃላት የማይገልጸው ነው መውደዴ የኔን ብትረጂው ያንቺ አድርገሽ ይራራልኝ ነበር ልብሽ ሳይሸሽ እንዳልሰማ ሁኔ እንዳላየ ሁኜ በዝምታ አልፋለው ሞኝ ነው ተብዬ እንዳልሰማ ሁኔ